Hello
Hello ሰላም Best Bet ነው።
Hello
Hello አቤት ነው።
ይስማል ቤስት ጤና ይስጥልን Best Bet እ፣ ደህና ነሽ?
ደህና ነኝ
ብር deposit አድርገው ነበር፣ እስካሁን አልገባም ነበር። ከ account ከ CBE ብር ቆርጦ ነበር።
እሺ መቼ ነው
ዛሬ ሶስተኛ ቀን ነው። በቴሌግራም አዋርቼ ነበር ይገባል ተብሎ ነበር።
እሺ ስልክህን ንገረኝ ቤሪፍ ቁጥር ነው በዚህ አርባ አራት ሰባት ዜሮ ሰባት ዜሮ ዘጠኝ
ሀምሳ ብር ነው አይደለ አዎ
እሺ የሲቢ ቁጥር የሲቢ ብር ቁጥርህም የኛው ነው
አዎ ሲቢ ቁጥር ያው ከዚህ ነው የወሰድኩት።
እሺ፣ ለ- ለቻፓዎች አሳውቀናቸዋል ወረፋ ስላለ ነው ይገባላቸዋል ብለውናል
ስለዚህ መጠበቅ አለብኝ ነው።
አዎ እሺ እሺ